hello ወይ ቅድም ተቋረጠ። እሺ ምን እያሉኝ ነበር?
አሁን አናገርኩትና screenshot ላክልኝ ያለኝ ነበር።
በሀምሳ ስድስት ቤቱ ነው እ
በሀምሳ ስድስት ቤት ሀምሳ ስድስት ተደውሎልን ቤት አዎ፣ በወደሱ ደውዬ okay አ licensed startup ግን approve ማድረግ አቁመናል። እሺ licensed startup ነው ብቻ ነው የምታደርጉት?
አዎ licensed startup ላይ ምንድን ነበር ያስቸገረ?
button ኑ እምቢ አለ። button ኑ አዎ፣ ላይኛውን ይጠቀሙ ምናምን ነገር ነው የሚል እም እም
እዚህ ጋር ያለው ነው የላይኛውን?
ላይ- አዎ
okay እሺ በቃ screenshot አድርገው የላኩላቸው ነው እ እ የማይመልሱሎት ከሆነ ይደውሉልኝ። እሺ እሺ እደውላለሁ።
እሺ እሺ thank እሺ ያ